ጤና ይስጥልኝ እህቴ። ከትናንት ወዲያ በ- በቴሌግራም ሪ- እንትን አ- አ- ልኬ ነበረ ብሩን።
message ነው።
አዎ ቻፓውን እና እሺ እ፣ አሁን ትናንትና ለ- ለ- ላኩልኝ ብሩን ላኩልኝ። መልሼ እንደገና ደግሞ አስገብ- አስገብቼ ስጠቀም የለም አሁን ምንም ነገር።
እሺ። አሁን አልገባ ያለህን message ደግሞ ላክልን። እሺ ወንድም።
እሱን መልሼ እንደገና በ- አዎ፣ በ- አዎ።
በ- እሺ፣ እሺ፣ አይ።
መልካም ምሽት።
እሺ። እናንተም የተከታተላችሁ ሪፖርት አድርጉኝ።
ችግር የለውም። እሺ፣ እናደርጋለን። እሺ አይ ገጠራ